Hello
ጤና ይስጥልን።
አብሮ ይስጥልኝ።
ሰላም ናችሁ?
እግዚአብሔር ይመስገን። ዶንኪ ቲዩብ ላይ ነው የደወሉት። ምን ልርዳዎት?
በትክክል ኮሜዲያን እሸቱን ለሆነ ጉዳይ ማማከር ፈልጌ ነበርና እንዴት ነው የማገኘው?
እ፣ ለምን ጉዳይ ነው ማማከር የፈለጉት? ጉዳይ ሊነግሩኝ ይችላሉ?
በግል ጉዳይ ራሴ ወደፊት ከስነ ጥበብ ጋር በተያያዘ እሺ፣
እ፣ አንዴ እሱም ባገኘው መልካም ነው ያልኩት ጉዳይ ነበርና ብታገኙ ሲሉኝ ሰዎች እሱን ለማግኘት ፈልጌ ነበር።
እንደዛ ከሆነ ቴሌግራም ቁጥር እ፣ ልላክሎት። ኢሜይል እና የቴሌግራም ቁጥር text አደርግሎታለሁ። በዛ መልእክት ሊያስቀምጡለት ይችላሉ።
በአካል ማግኘት አይቻልም?
አዎ፣ ምክንያቱም ያው እሱ ቀረጻ ላይ እና የተለያዩ ጉዳዮች ላይ ስለሚሆን እዛ ላይ የሚፈልጉትን መልእክት ያስቀምጡለት።
እሺ ላኩልኝ እና እንግዲያስ ፕሮግራም አዝዘዋለሁ የሚመልስልኝ ከሆነ የሚያየው ከሆነ ፕሮግራም ሳይሆን detail ጉዳዩን ቢነግሩት ያየውና ይመልስልዎታል።
እሺ እሺ አመሰግናለሁ።